ሄሎ ሄሎ
ጤና ይስጥልን።
ሰላም
እንትን five L አይቼ በሁለት ሺ ሶስት ሚል ሁለት ሶስት ዋጋው ስንት የሚል ነው የተለጠፈው?
ዋጋው እንትን የለውም ቲክቶክ ላይ ነው ያ-
okay ሁለት ባንክ አንድ ሚሊየን እናመቻቻለን ምናምን የሚል ነው ዋጋው አልተነገረም።
okay ሁለት ሺ እ ሶስት።
ሁለት ሺ ሶስት ሞዴል አለን። አዎ ዋጋው ሀያ ስድስት ነው የሚባለው እ
እስከ አንድ ሚሊዮን ብር ድረስ ምናምን ባንክ ይመቻችልሃል።
ሀያ ስድስት አልበዛም ዋጋው እ
መጨረሻው ነው?
ልክ መኪና ነው። አዎ ምንም አይፈልግም። ጽድት ያለ መኪና ነው። ምንም የምታወጣበት ነገር የለም። body ውም internal part ኡ ምንም ወጪ አያስወጣህም።
የት ነው ያለው መኪናው?
እ ፓስተር አደባባይ
ፓርቦል ፋብሪካ አዎ
ፓስተር አዎ እ ማለት ይቻላል እዛ አካባቢ።
አዎ ከመምጣት በፊት ግን ቀድመህ ደውልልኝ።
እሺ በዚህ ነው ጠብቀህ አዎ ደውልልኝ በዚህ እ
እሺ